ሌላስ ጤና ይስጥልን።
ሰላም
እንትን አዘን ነበረ አንበሳ ጋራዥ order አዘን ነበር እና አልደወሉም፣ message ም አልመጣም አይመጣም ዛሬ ትላንትና።
okay። በዚህ ቁጥር ነው የታዘዘው?
አይ አይደለም።
በዚህ ቁጥር ነው የታዘዘው? እሺ፣ ስልክ ይንገሩኝ እስኪ።
እንሳሰራችሁ ወይ አችልም እኮ እሷ አችልም መከልከል አይደለም ማወቅ ነው። አችልም አላስገባም ማለት አችልም ስራዋ ገቢ ማለት ነው። እላፊ እኮ አያስፈልግም። ለምን ይከፋል?
ሄሎ አልሰራም አሁን አልሰራም አልሰራም ሀያ ሀያ ሁለት እሺ፣ ዜሮ ዘጠኝ ሀያ ሁለት አርባ ስምንት ሀያ ለምሴ በሚል ነው ለምሴ በሚል ነው አዎ አዎ ስንትና ሊሆን ይቻላል።
አዎ assign ተደርጓል። ዛሬ ይመጣሉ።
የምንወጣው ስድስት ሰዓት ነው የምንወጣው።
okay ስልክ ያዙ። እሺ የ driver ኡን ያ- ያወሩታል። ደውለው ስልክ የ driver ስልክ ልስጡት።
እሺ እሺ እሺ ዜሮ ዘጠኝ ሀምሳ አንድ ሀምሳ አንድ ሰማንያ ዘጠኝ እሺ አልሰራም
ሰማንያ ዘጠኝ አርባ ስምንት ሰማንያ
አርባ ስምንት ሰማንያ አዎ አዎ እሺ ይደውላል።
አልሰራም